hello hello
ነው
ጤና ይስጥልኝ አልሰጠልኝ።
እንትን ከቴሌብር ወደ ሁሉ ስፖርት ማለት ነው እሺ
ሁለት ሺ ዘጠኝ መቶ አሁን ነው የላኩት ሁለት ሺ- ድጋሜ ደግሞ ሶስት መቶ
እሺ
ከቴሌብር ተቀንሷል እም፣ እዚህ ግን አልገባል okay deposit አድርገው ነው
እ? አዎ ቴሌግራም ላይ ልከውልናል።
ቴሌግራም እም፣
የቴሌብሩ ነው
አዎ ቴሌግራም ላይ screenshot አድርገው ልከውልናል።
ኧረ እኔ አልላኩም እሺ አሁን ነው ይላኩ- እንትን ያለኝ ይላኩልን። website ኡ ላይ ጥያቄ ምልክት አለ። እሱ ላይ ሲገቡ ቴሌግራም account ኣችን ያገኙናል። እዛ ላይ ይላኩልን። ከቴሌብር የተላከሉትን text screenshot አድርገው ይላኩልን።
እሺ እሺ እሺ